ጤና ይስጥልኝ ዶክተር ኪብሮ።
ኋላ ጤና ይስጥልኝ ዶክተር ኪብሮ። እባክዎት ሞት አንበል።
ሰገነት እባላለሁኝ። ምዝገባ ላይ ናችሁ? የዩቲዩብ መማር ፈልጌ ነበረ።
እሺ እሺ። ሰገነት ያሉኝ አዎ፣ ሰገነት ማ
መለሰ
እሺ። ቁጥር አንዴ ልውሰድ።
ዜሮ ዘጠኝ ሰላሳ ስምንት ዜሮ ሰባት ሀያ ሃምሳ ስድስት
እሺ። ሰፈሮት የት አካባቢ ነው?
ሰሚት ሳፋሪ።
እሺ እሺ የ YouTube የ YouTube class አዎ እየመዘገብን ነው። class ኡ የሚቆየው ለሶስት ወር ያክል ነው። class ኡ የሚሰጥ ሰዓት አካባቢ ሀያት ተርሶ ሲኒማ ነው። ለ- አያት?
ሀያት ተርሶ ሲኒማ እሺ በሳምንት ቀን ነው የሚሆነው። ሰኞ፣ ሮብ፣ ዓርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ነው የሚሆነው። በ credit hour ሰባት መቶ ሀምሳ ብር ነው። ሀያ credit hour ነው የምናስተምረው። ያ ማለት አስራ አምስት ሺህ ብር ነው የሚሆነው። ነገር ግን እስከ የካቲት ሀያ አምስት ድረስ class ኡ እስኪጀመር ድረስ ለሚከፍሉ ደንበኞቻችን credit hour አምስት መቶ ብር ነው። ያ ማለት በሀያ credit hour አስር ሺህ ብር ነው ማለት ነው። class ኡ የሚሰጠው ኮሜዲያን ሸቱ ነው። የ class ኡ ሰዓት የሚሆነው ከአስራ አንድ ሰዓት ተኩል እስከ ምሽቱ አንድ ሰዓት ተኩል ነው።
ሰው አጠቃላይ ስንት ነው ክፍያው የሚሆነው?
እስከ የካቲት ሀያ አምስት ከፍሉ ከሆነ አስር ሺህ ብር እህ እህ እህ? ከኋላ የካቲት ሀያ የሚረብሽ ድምፅ አለ።
ሌሎች ኦፕሬተሮች ናቸው የኔ እመቤት እሺ
እስከ የካቲት ሀያ አምስት ከሆነ አስር ሺህ ብር ነው። ከየካቲት ሀያ አምስት በኋላ ከሆነ አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ብር ከየካቲት ሀያ አምስት በኋላ ከሆነ ማለት ነው። እስከ የካቲት ሀያ አምስት ግን ከሆነ አስር ሺህ ብር ነው። ለምሳሌ ዛሬ የሚከፍል ከሆነ አስር ሺህ ብር ነው።
okay። ከየካቲት ሀያ አምስት በኋላ ከሆነ ደግሞ አስራ አምስት ሺህ ብር አዎ አዎ አዎ።
okay። መቢ እሺ እሺ። በቃ ቢሮአቸው የት አካባቢ ነው?
ቢሮአችን ዋና መገኛችን ቦሌ ደንበል ፊት ለፊት አበሩ ህንጻ አራት መቶ ሰባት ነው መገኛችን ራሳችን።
በቃ ጥሩ እሺ። መቤት እሺ ነገር ግን መክፈል ከፈለጉ ግን አሁን አካውንት ይላክሎትና ከፍለው በአካውንት በሚላክሎት ቁጥር በቴሌግራም ደረሰኝ መላክ ይችላሉ።
እሺ እሺ መቢ አካውንት ይላክሎት ከፍለው መድረስ ይችላሉ።
እ ላኩልኝ። እሺ በ- በሰጧችሁ ስልክ ሚክስ ላድርጉልኝ።
እሺ እሺ
ቴንክ ዩ
እሺ።